ሰላም ጤና ይስጥልኝ ቺፕቺፕ።
አብሮ ይስጥልን።
ወይ አቤት እ እኔ ያለሁት ፈረንሳይ ነው እና delivery ያላችሁ እንዴ?
ፈረንሳይ አዎ።
okay እሺ። እ ሽንኩርት ምናምን ፈልጌ ነበረ።
ይችላሉ። application ኑን አውርደውታል?
አላወረድኩትም።
application ኑ ያወርዱትና በዛ ነው የሚያዙት።
okay ክፍያውስ?
ክፍያውም እዛው ላይ በቴሌ ብር አለልዎት።
እ እዛ በስልክዎት ነው የሚጨርሱት።
okay ስለዚህ ችፕ አኩል አውረድ የሚለውን ማለት አ፣ ያውርዱትና group እ፣ ከእርስዎ ጋር የሚ- order የሚያደርግ ሰው ያዘጋጁ መጀመሪያ እ።
እ፣ ከዛ ይዘዙ ለሶስት ሆኖ።
እኔ መጥቼ መውሰድ እችላለሁ?
አይ መጠው እንኳን መውሰድ አይችሉም፣ ይመጣልዎታል ቤት ድረስ።
okay እሺ okay እሺ፣ እሺ መልካም ቀን።
አመሰግናለሁ። እሺ